ሄሎ
አቤት፣ ጤና ይስጥልኝ።
ሰላም ጤና ይስጥልን። ቴሌቪ
አብሬ ወስድልኝም ብር እየተወሰደ ነው። አሁንም
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና ስድስት ቁጥር ላይ ለማስቆም የሚል አለ ለማቋረጥ የሚል
ስንት ስንት ኮከብ ዘጠኝ ሰማንያ አምስት መሰላል ሄሎ
አቤት፣ ስንት ስንት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውላሉ ስድስት ቁጥር ላይ አለ ለማቋረጥ የሚል
እሺ፣ አመሰግናለሁ።
ምንም አይደል